መጨረሻ ላይ የእሷን ዋሽንግተን ህክምና ማዕከል ምን አሉኝ? ይቅርታ ሄሎ ሌላ ከየካቲት አስራ ሁለት ነው የምደውለው እሺ እሺ እና ሲቲ አንዱ ያለ ፔሽንት አለኝ እና እሺ ልል እንትን ምንድን ነው ክሪያቲኒንም እናንተ ጋር አሰርቶ ስንት ነው የሚሆነው ዋጋ?
ሲቲ
አዎ አንጂዮ ሲቲ አንጂዮ ሄሎ ሌላ
ልደውልዎት ቼክ አድርጌ ይቅርታ እንዴ እሺ እሺ